ነበር እየደወሉ ላንተ hello
ገና አቤት hello hello ጤና ሰላም ነው?
ይስጥልኝ ይመስገን
አሰበ አሰበ ተፈሪ ነው የሚደውልሽ። የያሬድ ቴሌ agent ነው።
OK agent እሺ ምን ነበር አንድ ሺ አንድ መቶ አርባ ዘጠኝ ብር winning አለ፣ ግን ወደ እንትኑ አልመጣም ጭራሽ።
እም፣ ምን አለ ኢሜል winning ብቻ winning ብቻ ነው የሚለው እንጂ ወደ መቁረጫው አልገባም ጭራሽ።
Okay ከ balance ወደ ከ- ወደ ቤት ልከህ ነው አዎ፣
እሺ ወደ መቁረጫው አልገባም፣ እዛው ላይ ነው ያለው።
እሺ ከ balance ላይ ጥቂት ወደ መቆ
እም። Hello ማን ነበር ስምህን ያልከኝ
ያሬድ ያ- ያሬድ ያሬድ ምን እሺ AnyDesk ን ትልክልኛል ቴሌግራም ላይ
እሺ